ጤና ይስጥልኝ አርፌ ማለት ነው። እባክዎን ልርዳዎት?
ጤና ይስጥልኝ አብስተን ሰላም
ትናንትና በአሪፍ ወደ ሁሉ ስፖርት deposit አድርጌ ነበርና ከቴሌ ብር
እህ፣ እስካሁን ድረስ አልገባም።
እኛ ጋር ከዚህ በፊት ደውለው አስመዝግበው ነበር።
አይ አላስመዘገብኩም ነው።
እሺ እንግዲያ ሙሉ መረጃ ይስጡ። ከቴሌ ብር ወደ ሁሉ ስፖርት ምን ያህል ብር ነው ማስተባት የሞከሩት?
አንድ- አንድ ሺህ ሀያ አምስት ብር
እሺ መ- ትናንትና ያሉኝ ቀኑ አዎ፣ ትናንት ወደ አስራ አንድ ሰዓት ከሀያ አካባቢ
እሺ ቴሌ ብር የተመዘገበበት ቁጥር አሁን የደወሉበት ነው።
አዎ፣
እሺ ሙሉ ስም ይንገሩኝ የተመዘገበበትን።
ኪሎስ ኪሮስ ሀይሌ ረዳ
ኪሮስ ኃይሌ ረዳ
እሺ ደንበኛችን የሰጡን መስ- መረጃ እኛ መዝግበናል። አሁን ደግሞ በምንሰጠው ስልክ ቁጥር እርስዎ screenshot አንስተው ይልኩልናል።
እሺ፣ እልካለሁ
እሺ የያዙ ቁጥር ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት አስራ ሶስት
ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
በዚህ ቁጥር screenshot ይላኩልን። እዛ ላይ ስምና ስልክ ቁጥሮትንም ያስቀምጡልን። በዚህ በዚህ ቁጥር ስልክ ቁጥር?
screenshot ሲልኩልን ስምና ስ- አዎ ስምና ቴሌግራም ላይ ስልክ ነው።
ቁጥሮትንም ያስቀምጡልን። ቴሌግራም ላይ አዎ።
እሺ፣ እሺ።
ሌላ ምረዳውት ነገር አለ?
ሌላ ምንም የለም።
እሺ፣ ስለ ደወሉ አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ማስቀመጥ ይችላሉ።